ጤና ይስጥልኝ ጉዳይ ነው የደወሉት ራሔል እባላለሁ እባክዎን ምን ልርዳ?
ሞግዚት ፈልጌ ነበር።
ሞግዚት ባለሙያ ነው የፈለጉት?
አዎ አዎ። አቤት
አማርኛ hello። አዎ፣ ይቅርታ። መልካም እሺ። በዚህ የሙያ ዘርፍ ተደጋጋሚ የባለሙያ ጥያቄ ቢኖሮ- ቢኖረውም ብቃት ያላቸው ባለሙያዎችን ማቅረብ ስላልቻልን በቂ ባለሙያዎችን እ ከስልጠና ማዕከላት እስክናገኝ ድረስ ጥያቄዎችን ጥያቄውን መቀበል አቁመናል።
መልካም ቀን።
እሺ ስለደወሉ እናመሰግናለን።